ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አለን። የእሸቱ ደጋፊ ነኝ
እሺ
እና አምፋኖ ፊልም ስለዚህ የእሱ እንትን ወጋሻ ጋር ስለሆንኩኝ ሁል ጊዜ ቴኳንዶ እዛ ስለሚሰራ እሺ ተሰሙኝ። ስለዚህ እሱ ባገኝ ደስ ይለኛል።
መጀመሪያ እናመሰግናለን።
እህ
ግን እሱን በአካል ቀጥታ ማግኘት አይቻልም።
Okay ለምን?
በጣም ብዙ ስራ ስለሚበዛበት በአካል ማግኘት አይቻልም።
ኦ በአካል ለማግኘት ይከብዳል።
እህ
ኦ አይ አንዳንድ ስልሽ እዛ አካባቢ ስለሆንኩኝ ለዛ ነው።
ይገባኛል። ግን ደግሞ ቀኑን ሙሉ በጣም ብዙ ስራዎች ስላሉበት Okay
ቀጥታ እሱን ማናገር አይቻልም።
ኦ እሺ እናመሰግናለን።
እሺ እና እንዴት እሺ እንዴት ነው ማግኘት የምችለው?
አዎ እንደነገርኩሽ ነው። በቀጥታ ማግኘት አይቻልም።
Okay በየትም ሰዓት
እህ Anytime ራሱ አይቻልም?
Yes What about out of Africa?
ስለደወሉ እናመሰግናለን።
እሺ መልካም